እባክዎ የጉዞ መረጃ ልስጥዎ?
ሰላምማ ስልካችሁን ከሬዲዮ ላይ ነው የወሰድኩት እሺ እና የውጭ ሀገር መረጃ ለማግኘት ምናምን የሚል አይቼ ነው ወደ አዎ።
ካናዳ
እሺ።
ትንሽ information ልትሰጪኝ ፈልጌ ነው።
እሺ ድምፆት ግን ይቆራረጣል በደንብ አልተሰማኝም
እሺ በይማ ሰዓቱን መልሰው አሁን እሱ አይሰማ እሺ አሁን ይሰማኛል
Hello አቤት አሁን ይሰማኛል ደንበኛችን ይቀጥሉ
ወደ